hello hello ሰላም ጤና ይስጥልኝ። ሶሎሜ በምን ነበር በኮከብ ዘጠኝ ሰማንያ አምስት መሰለኝ የምትጫወቱት? ምን አሉኝ? ሄሎ ይቅርታ ድምፆች ይቆራረጣል። እሺ ምን አሉኝ? ይሰማል ይሰማል። እና ጥያቄ ጥያቄና መልስ አለ።
እሱን አልመልስ ወይስ መልሰናል? የተሰጠኝ የትኬት ኮታ የሚወሰደው
ትኬት እየሰጡት ነው።
አዎ፣ የተላከልኝን ከዛም አ በእነሱ ትኬቶች አሁን እርሶ እድሎትን መሞከር game ኦችን መጫወት ነው በሚሰጡት በሚያገኙት ትኬት ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው ሶስት ቁጥር ላይ እድሎን ይሞክሩና ጥያቄ እናመልሳለን። እድል- እድሎን ይሞክሩ game አይከፍትም። እሱ ጥያቄና መልስ ጥያ- ከጥያቄና መልሶች ደግሞ ስድስት አይነት category ዎች ይሰጡታል። ከስድስቱ መርጠው አንዱን መጫወት ነው። ያው ለአንድ ጥያቄ አስራ አምስት ሰከንድ ይሰጡታል። ተከታታይ አስር ጥያቄዎች ይሰጡታል። አስሩንም ሲመልሱ ትኬት ያገኛሉ።
እሺ፣ እሺ፣ እሺ መልካም እድል።
እሺ፣ አመሰግናለሁ።